በኢየሱስ ተስፋ አይቆረጥም፣ ተስፋ አይቆረጥም፣ በጌታ ተስፋ አይቆረጥም፣ ተስፋ አይቆረጥም፣ በኢየሱስ ተስፋ አይቆረጥም፣ ተስፋ አይቆረጥም፣ በጌታ ተስፋ አይቆረጥም።
ኢየሱስ ቢዘገይ ለመልካም ነው፣ ነገርን ባርኮ ሲሰራው ነው። ጌታ ቢዘገይ ለመልካም ነው፣ ችግርን ድንቅ አድርጎ ሲፈታው ነው።
ጨለማው ቢያየን ችግሩ ቢከፋ ጭንቅ ጠበብ ቢያደርግ መውጫውን ቢጠፋ የነገር ውሎ ቢወሳሰብም በናዝሬቱ ኢየሱስ ተስፋ አይቆረጥም፣ ተስፋ አይቆረጥም፣ በኢየሱስ ተስፋ አይቆረጥም፣ ተስፋ አይቆረጥም፣ በጌታ ተስፋ አይቆረጥም።
ኢየሱስ ቢዘገይ ለመልካም ነው፣ ነገርን ባርኮ ሲሰራው ነው። ጌታ ቢዘገይ ለመልካም ነው፣ ችግርን ድንቅ አድርጎ ሲፈታው ነው።
አይደክም አይታክተው ሐሳቡ ስለ አንተ ነው። የተስፋን ቃል የሰጠ እርሱ የታመነ ነው። ችግርህን አይቶ መሬት ዝም ብሎ ያልፋል። ዓላማው ፍቅር ነው፣ ሌት ተቀን ይተጋል። ተስፋ አይቆረጥም በኢየሱስ ተስፋ አይቆረጥም፣ ተስፋ አይቆረጥም በጌታ ተስፋ አይቆረጥም።
ኢየሱስ ቢዘገይ ለመልካም ነው፣ ነገርን ባርኮ ሲሰራው ነው። ጌታ ቢዘገይ ለመልካም ነው፣ ችግርን ድንቅ አድርጎ ሲፈታው ነው።
ልብ አይዛል ወንድም ተስፋ አይቆረጥም። ሁሉ በእጅ ያለው አምላክህ ኢየሱስ አይጥልህም። ኤልሻዳይ ነው ኢየሱስ የሁሉ ፈጣሪ ለሰው የሚበጀውን ጠንቅቆ አዋቂ ተስፋ አይቆረጥም በኢየሱስ ተስፋ አይቆረጥም ተስፋ አይቆረጥም በጌታ ተስፋ አይቆረጥም
ኢየሱስ ቢዘገይ ለመልካም ነው፣ ነገርን ባርኮ ሲሰራው ነው። ጌታ ቢዘገይ ለመልካም ነው፣ ችግርን ድንቅ አድርጎ ሲፈታው ነው።
ነው እረሳኝ አትበል፣ ኢየሱስ ሰው አይረሳም። ላፍታ ለደቂቃ ከአንተ አይሰወርም። መውጣት መግባትህን ማረፊያህን ያውቃል። በእጁ መዳፍ ላይ ቀርጾ ይቆጣጠርሃል። ተስፋ አይቆረጥም በኢየሱስ ተስፋ አይቆረጥም ተስፋ አይቆረጥም በጌታ ተስፋ አይቆረጥም
ኢየሱስ ቢዘገይ ለመልካም ነው፣ ነገርን ባርኮ ሲሰራው ነው። ጌታ ቢዘገይ
ድንቅ አርጎ ሲፈታው ነው